ጤና ይስጥልኝ አይስክሬም ማሪስ የበቆም ልርዳዎት?
እሺ ሰላም ነሽ? እንትን ተመልሶልኛል። ሰባ ሁለት ብሩ ግን ሰባ ብሩ ተመልሶልኛል። የቴሌ ብሩስ እንዴት ሆነብኝ?
ማን በሚል ስም ነበር ያስመዘገቡት ደንበኛችን?
በለጠ በሚለው
እሺ ደንበኛችን ያየውልዎት ነው እዚህ ጋር ያለሁት። የእርሱ የሚያሳየን ዲፖዚት ለማድረግ የሞከሩት ያሉ ሰባ ሁለት ብሩ ተስተካክሏል። withdraw ለማድረግ የሞከሩት ስምንት መቶ ብር ግን እኛ portal ላይ አያሳይም። ስለዚህ ተመልሶ ወደዛ ወደ ክፍቤት account ውስጥ ገብተዋል ማለት ነው።